ወደ አዲስ አበባ ለተለያዩ ጉዳዮች ብቅ ሲሉ ኪሶን ሳይጎዱ በምቾት የሚቆዩበት ማረፊያ ይፈልጋሉ? እንግዲያውስ በፍጹም አይጨነቁ። ሩምሩሚን ድካሞንና ወጪውን ለመቀነስ በሀገራችን የመጀመሪያ የሆነውን ደንበኞችና ሆቴሎችን የሚያገናኘውን መስመር ዘርግቷል። በማንኛውም ሰዓት ወደ 7488 ጥሪ ማዕከላችን በመደወል እንዲሁም በሩምሩሜን dot com በድረ ገጻችን በመጠቀም በተመጣጣኝ ዋጋ መልካም መስተንግዶ የሚያገኙባቸውን የሆቴል ክፍሎች ይያዙ። በተጨማሪም የሩም ሩሚንግ አባል ለመሆን ለሚፈልጉ ሆቴሎች በምዝገባ ላይ መሆናችንን በደስታ እንገልጻለን። ሩም ሩሚንግ የሆቴሎች አምባሳደር